የብዙዋን እናት መጠጊያ የምንላት እማማ ናትና አገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና አገሬ ናት እንኳን ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን ዘራ ይደረስ ወንዱ በሮም የቆመላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የምላት ጥቋር አፍሪካዊት ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የአባቶቹን ወኔ ታጥቆ የሰመተው አብዮ ታይቶ የሚያርበተብተው ከሰፊ ሕዝብ ጋር የሚዋደቅላት የጀግኖች መንደር ሀገሬ ናት እንኳን የብዙሃን እናት መመኪያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን